Hello
ሰላም ጤና ይስጥልን ቤተሰቤ።
እንትን account ከፍተ ነበር ነበር አብሬ እሺ እና ጨዋታውን ልንጀምር ስንል ከእንደገና መልሶ ስልክ ቁጥርና password ይጠይቀናል።
እ፣ ምን ቲኬት ነው?
አዎ፣ ለ- ጨዋታውን ለምን ልንጀምር ስንል የጨዋታውን አይነት ስንመርጥ ም፣ ስልክ ቁጥርና password መልሶ ይጠይቀናል።
ምን place bet ስትሉት ነው እንደሱ የሚያመጣው?
አዎ
እስቲ ወይ screenshot አድርገህ ትልክልኛለህ የሚያመጣልን? today space ላይ ገብተህ ነው የመረጥከው አዎ
እኮ እና እንዴት አመጣብህ?
እኔ እንጃ።
ጨዋታውን መረጥክ?
አዎ
ከዛስ ከዛ ጨዋታውን ስንል መርጠን ስንነካው ከእንደገና እንደ አዲስ ይጠይቀናል ስልክ ቁጥርና password።
ያንተ ብቻ ነው እንደዚህ የሆነብክ?
አዎ
ነው የሌ- የሌሎቹ ይሰራል?
የሌሎችም እንደዛ እያለ ነው።
እስቲ ወይ screenshot አድርጋችሁ ላኩልን እኔ ያው ምን እንደሚል
እ እ screenshot አድርጋችሁ ላኩልን ምን እንደሚላችሁ።
እሺ
በአጋጣሚ ወይ መስመር ላይ ወይ ውሳኔ ምናምን